ትናንትናዬ የኔ መነሻ የነገው ተስፋዬ የድሌ መድረሻ ከፍታ ሆንክልኝ ለማንነቴ ክብረት አይልኝ ኢየሱስ አባቴ የትናንትናዬ የኔ መነሻ የነገው ተስፋዬ የድሌ መድረሻ ከፍታ ሆነሃል ለማንነቴ ክብረታይ ልኝ ኢየሱስ አባ ክብረታይ ከፍ ብነ ክብረታይ ከሁሉ ልቀ ክብረታይ ከፍ ብነ ክብረታይ ከሁሉ ልቀ ክብረታይ ከፍ ብነ ክብረታይ ከሁሉ ልቀ ክብረታይ ከፍ ብለ ክብረታይ ከሁሉ ልቀ ማንነቱ የተቀየረለት ዝቅታው ከፍታ የሆነለት ምን ሊናገር ምንስ ሊል ይችላል? ሰበብ አስባብ ፈልገህ ከብርሃን ህብረታን ከፍ ብለን ከብረታይ ከሁሉ ልቀን ከብረታይ ከፍ ብለ ከብረታይ ከሁሉ ልቀ ከብረታይ ከፍ ብለ ከብረታይ ከሁሉ ልቀ ከብረታይ ከፍ ብለ ከብረታይ ከሁሉ ልቀ ከሞት ወደ ሕይወት ያሻገርከው በደም ዋጅተህ ያረከው ጨለማው ተገፎ ብርሃን ያየ ጧት ማታ ክባር ቢል ምን አለ የትናንትናዬ የኔ መነሻ ነገው ተስፋዬ የድሌ መድረሻ ከፍታ ሆንክልኝ ለማንነቴ ክብረት አይልኝ ኢየሱስ አባቴ የትናንትናዬ የኔ መነሻ የነገው ተስፋዬ የድሌ መድረሻ ከፍታ ሆነሃል ለማንነቴ ክብረታይ ልኝ ኢየሱስ አባ ክብረታይ ከፍ ብነ ክብረታይ ከሁሉ ክብረታይ ከፍ ብነ ክብረታይ ከሁሉ ጋር ክብረታይ ከፍ ብለ ክብረታይ ከሁሉ ቀር ክብረታይ ከፍ ብለ ክብረታይ ከሁሉ ቀር ከበረከት ከመልካም እጅህ ጠግብ ያደረው ከአምላክነት እጅህን ጠግበህ ያደረው ካምላክ